Hello
Hello.
Hello Amit Hello. ጤና አቤት አቤት አብሮ ሁሉ?
ጀማል አቤት
ጀማል ከኢትዮ ችግር ነበር የደወልኩልህ።
አዎ አዎ ቀደም ደውለህ ነበር አይደለ?
አዎ
አዎ ጫጩቶቹ አ፣ መቼ ነው የሚደ- ኔክ- ከሁለት ሳምንት በኋላ ነው የሚደርሱ።
ለምን ቆይ ለምን ቆዩ
አዎ ምንድን ነው እዛ አካባቢ በ- የትራንስፖርት ችግር ስላለ በ Isuzu ነው ተጭነው የሚመጡት። Isuzu ው ደግሞ እንዲሞላ አ፣ አንተን ብቻ ይዞ ወደዛ መምጣት ስለማይችል አ፣ እስኪሞላ መቆየት ስላለበት ነው።
ብሩ ተመላሽ ነው አስራ ወጃችን?
አራት ቀን ይቆያል። እ?
አይደለም እንትን ነው እኮ ቅሬታችን
እሺ Hello ዶክተሩ ይሰማል።
አለያየን አለያየን የሚመጣ አለ እኮ ነገ ወደኛ
አ፣ አንድ ላይ ነው ያስገባ ነው ከበጊ
እህ፣ እና የኛ የምንቀረ አንድ ላይ ነው እኮ አዎ፣ ልክ ብሩን ነው።
ያስገባ ነው አዎ ልክ ነው። አዎ የተፈጠረ ችግር ሊኖር ይችላል፣ ስህተት ሊኖር ይችላል። እዛ አካባቢ ስህተት አይደለም የነበረው- ሆን ብሎ ያደረገው ነው እንጂ ይሄ እንትን አለው እኮ ሙስና አለበት እሱን ለእንትን እሺ።
ለማለት ነው እኮ ሙስና እሱን አለበት ላስረዳህ ከእነሱ ብር ተቀብሎ ነው እንደዚህ የሚያደርጉ አንድ ገበያ ስለምንሰራ
የእኔ ድምፅ ይሰማል ግን
ያው አንተ እየተሰማኝ እኮ እሺ ምንድን ነው እዛ አካባቢ የነበረው ኤስም እንደዚህ አይነት ችግር ስለነበረበት ተቀይሯል። ከዛ አ፣ ወደፊት እንደዚህ አይነት ችግር እንዳይ- እንደ- እንዳይደገም እየተሰራበት ነው። እዛ አካባቢ የነበረው ተወካያችን ተቀይሯል። አሁን የለም፣ እሱ ወጥቷል።
ይሄ ገመችው
አይደለም ኤባ ገመችው ኤባ ነው እኮ ነው።
ይሄ እየሰራ
ገመችው ነው እንዴ?
ገመችው ነው እኮ አሁን አገናኘን እንትን እናድርግና ያን እሱ አለፊ ሬት አነገረዋለሁ እኔ ነገርኩት እኮ ለሱ ደወልክለት?
አዎ ደወልኩ አንድ ላይ ነው ያባሉ አንድ ቦታ ነው ያስገባ ነው እህ፣ የእነሱ እየመጣ ነው ወደ ዘጠኝ ሺህ አካባቢ ዛሬ ሊገባ ይገባል እሱ እሺ።
እና እኛ ሶስት ሰው ነን አሁን እነሱ አማርኛ ስናችሉ አልደወሉም እንዲ አ፣ ለብሎ ነው ጥሩ ሀሳብ እናንተ ሰበር ነኝ ለማ ጥሩ ስራ እየሰራ ነበር እህ፣ ስትውለድ ራሱ ሳያነሳ ምንም አይ ይሄ ደግሞ አዲላ ግንብር የተለያየ ቀን ሲመጣ ለእኛ ለገበያም ለስራም ጥሩ የለም ስራ ነው ከሌላችን እህ፣ እህ፣ እህ።
ዶክተር ገመዱ አንተ እንትን አድርገህ አናግርም ማለት ነው።
አንተ ደውለህለታል አይደል?
ደውዬለታለሁ ትናንት
ትናንት ነው የደረሰን አለ ክሱ።
እሱ ተሳሳትኩ ምናምን ነገር ታ- በዚህ ሳምንት ደርሳል ምናምን አለ።
በዚህ ሳምንት ነው ያለው።
አዎ እም።
ይሄ ደስተታ የለም ሆን ብሎ የትና- ያደረገው ነው።
እህ፣ አንድ ላይ አንድ ቀን አስገባ ደግሞ ይቻላል። በእነሱም የእኛም አንድ ላይ መምጣት ባይዙ ይቻላል።
እህ፣ እኛ ያው ገና ሁለት ሁለት ሳመት ጠበቅ ለእኛ ክሳራ ነው። ደግሞ ሙቀት ስላለ ከአሁን በኋላ እህ፣ በሽታም አለ።
እህ።
ያም ችግር ይሆንብናል። እኛ በዛ ቀርሰን ቅሬታን አሁንም ልቀለውኝ አዎ።
አሁንም እከታተልና መልሼ አሳውቅሃለሁኝ። ደውዬልህ እሺ እሺ እሺ